ሌላ ሌላ
ወርቅ ነው የሚመስለው።
ሄሎ አ፣ እንትን ልኬ ነበረ ስክሪንሾት አድርጌ ልኬ ነበረ ስልክ ልካችሁልኝ እስካሁን ድረስ መልስ የለም። ሁለት መቼ ቀን ነው?
ሆነው ትላንት
ስልክ ቁጥር ላኩልን ብለኖት ነበር።
ላኩልኝ ላኩልኝ ብዬ ልክ ስልክ ልካችሁልኝ እንትን ብዬ ነበር ሰባ ስምንት ቤት ስልክ ቁጥር ይላኩልን ብለን ስልክ- አናግረኖት ነበር።
አ፣ ይሄ የስልኩማ ይሄ ነው። ራሱ
ስልክ ቁጥር ብለኖት ነበር እዛ ቴሌግራም ላይ
ስልክ ቁጥር ብለን ስል- ስል- ስልክ ጠይቂያችሁ ሰጣችሁኛ እናንተ
ቴሌግራም እኔ ላይ ጠይቅ- ብላኖት
ምንም አላሉኝም። መልስ የለም። ላኩኝ መልስ የለም።
ስልክ ቁጥር አንድ ላይ ልከው ነበር።
ስልክ ቁጥር ቀርቶ የላኩትን ብር የ- እንትን ያልነው ስክሪንሾት አድርጌ ልክ ያለው ይንገሩኝ፣ ደንበኛችን ስልክ ቁጥሮትን ይንገሩኝ።
ይሄ የደወልኩት ሀያ ሰባ ስምንት እሺ ሰላሳ ስድስት አስር
ሰላሳ ስድስት አስር አዎ
ስልክ ይላኩልን ብለኖት እኮ አልመለሱልንም፣
ስልክ ይላኩልን ብለን አልመለሱልንም፣
መልሻለሁ እንጂ ስልክ እኮ ይሄንን አልመለሱ ደንበኛችን እያየሁት ነው።
እ፣ ስልክ ይላኩልን ብለን አልመለሱልንም። እዛው ላይ ቴሌግራም ላይ ያናግሩን። okay ብለው መ- መ- okay ነው ያሉን። ምንም ስልክ ያሉ ነገር የለም።
okay ይሄን ስልክ መልሼ ልላክ በዛው አዎ
በቃ እሺ